Iyilik, çekilergelik. ሶስት እንዴ ሶስት አይደለም? ኦኬ ለቡና ነው ሶስት። ከድር አልደወልኩም።
ሄሎ
ሄሎ ጤና ስጥልህ።
አብሮ ይስጥልን። ሰላም ነው?
ምን
አቤት ይሰማል።
ሁለት ሰው ብቻ።
ሄሎ ሄ- ሄሎ ሄል- ወይ አይሰማም።
ይሰማል። ከውዳ ቫይክል ማኒፋክቸሪንግ ነበር የምደውልህ። ልክ
ኦኬ እሺ።
ድንቅ ነው ነው ነካ አዎ አዎ
አፕል አድርገህ ነበረ ሚሊኒየም አዳራሽ
Okay በበር accountant ነት
Okay እና ውዳ vehicle manufacturing ቦታ ስላለው እ፣ ነገ አራት ሰዓት ላይ መተክ እም፣ የጽሁፍ ፈተና እንድትወስድ ለቡ Okay መብራት ኃይል አርሴማ ፊት ለፊት
አርሴማ የት መብራት ኃይል?
ለቡ አዎ ለቡ መብራት ኃይል አርሴማ ፊት ለፊት እሺ እሺ እነሻል ይመቻል ትመጣለክ አመጣለሁ።
እሺ በ junior accountant ነት ነው እሺ እሺ እሺ እነ ፈተናው እሺ እሺ